ሄሎ ሄሎ አሎ
ጤና ይስጥ-
አሎ ሄሎ
አቤት ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን እ፣ የህይወት ስልክ አይደለም?
ይኸው።
ሄሎ
አቤት አቤት እ፣ ህይወት ነው አይደል?
አ አ እ፣ ከቴሌ ነበር የምደውልልህ። ቴሌ ብር ተመዝግባችሁ ነበር agent አ ቴሌ ብር
እሺ
agent ተመዝግባችሁ ነበረ እና active አይደለም active እንድናደርግላችሁ እና እንድትጠቀሙበት ነበር የደወልኩልህ። hello
አቤት እየሰማሁሽ ነው።
ይሰማል አይደል? ቴሌብር አዎ።
active እንዲሆን agent ተመዝግባችሁ ነበር በንግድ ፍቃድ አ እና active አይደለም active እንድናደርግላችሁ እንድትጠቀሙበት ነበር የደወልኩልህ።
እሺ ምን እናድርግ?
መጠቀም መጠቀም ትፈልጋላችሁ? active ይደረግላችሁ መስራት።
አ እሺ የት ነው ቦታው የእናንተ?
ጠንጋተራ ጠንጋተራ። እሺ ልጆች ይመጣሉ active ያደርጉላችኋል።
እሺ እሺ እሺ አባ። እሺ መልካም ቀን።
እሺ እሺ